አሰልም አሊ ባባ
ጤና ይስጥልን።
አብሮ ይሰራል።
እግዚአብሔር ይመስገን። መኪና ምናምን ሰማንያ ሁለት ሰላሳ አራት ላይ ደውላችሁ ጠይቁ ብለው ነው። ቶዮታ አዎ።
ቪትስ ሚዲያ ላይ አይቼ ቪትስ ምናምን አላችሁ?
አለን አዎ። ቪትስ አለን ቶዮታ ቪትስ አለን ቪትስ- ቪትስ በስንት ዓመተ ምህረት ዓመተ ምህረቱ ሁለት ሺ አራት እና ሁለት ሺ ሶስት አለን
ሁለት ሺህ ሶስቱ ስንት ነው?
ሁለት ሺ ሶስት አልኩ ይቅርታ ሁለት ሺ ሁለት
ሁለት ሺህ ሁለት አዎ።
ስንት ነው ዋጋው?
አስራ ሰባት ከሀምሳ አስራ ሰባት ከሀምሳ አዎ አስራ ሰባት ከሀምሳ ነው የሚቀንስ የላችሁም እንዴ? ቀነስ የሚያ- የሚል ዋጋ
ሌሎች ናቸው ቪትስ ያልሆኑ ይኖሩናል በቪትስ ከሆነ ግን ለምሳሌ ለምሳሌ ምናምን?
ለምሳሌ ቪትስ ለምሳሌ ያልሆነ ዞታይ
ቶዮታ ዞታይ ዞታይ
እሺ ስንት ዞታ ነው?
ያለን በ cash በ cash ከሆነ አንድ ሚሊዮን ብር በባንክ ከሆነ አንድ ነጥብ አንድ ነው። አምስት መቶ ይወጣልዎታል፣ ስድስት መቶ ይከፍሉናል ማለት ነው cash።
okay okay።
ሊፋን አምስት ሃያ አለ፣ ሪኖ ካንጎ አለ።
አዎ፣ ሊፋን እንኳን አልፈልገውም። በእርግጥ እሺ፣ በቃ አመሰግናለሁ።
እሺ እኛም እናመሰግናለን።